good afternoon ካፒታል ስኳር ደሳለኝ እንዴት አላችሁ?
እግዚአብሔር ይመስገን።
እንስታው ነው እሷ ነው አዎ፣ አዎ።
ማሳጅ ፈልጌ ነበረ። ክፍት ቦታ ይኖራል?
ለስንት ሰዓት?
ለአሁን ከአንድ ከሀያ ደቂቃ በኋላ
እሺ፣ አስር ተኩል ይደርሳሉ? አስር ተኩል አዎ።
ደርሳለን።
ማን ብዬ ሊያ ሉሊት ሉሊት ስልኮ ትልኩት
ዜሮ ዘጠኝ እሺ፣ አርባ አራት አርባ አራት ሀያ ሰባት ሀያ ሰባት ዘጠና ስድስት ዘጠና ስድስት ሀምሳ አራት ሀምሳ አራት እሺ፣ እኔ መቤት ይዣለሁ። ተኩል ላይ አስር ተኩል እሺ ማየ የመጣው ነው ደህና እሺ፣ እሺ።